ቴንግስ ጋር hello ሰላም ጤና ይስጥልኝ አቶ ዳዊት ጤና ይስጥልኝ።
አብሮ ይስጥልን ከ STEM for Kids ነበር የምደውለው የ summer camp ፕሮግራም ልጆች የ programming የ robotics coding course ኦች አለን ብለን ተመዝግበው ነበር ፌስቡክ ላይ
አዎ መረጃ ላኩኝ እንትን ብዬ ነበረ ታርጌ ነበረ።
አዎ አዎ ሌቱን ሌላ ቦታ እንትን ተመዝግቧል እና Okay ለዛ ነው
እሺ እሺ weekend class ኦችም ስላለን በበጋ ላይ አ፣ በጋ ላይ ያለ በጋ ላይም Detail Weekend መረጃውን Class ኦች ስላለን እሺ፣ detail መረጃውን ትልክልኛለች በዚህ ስልክ?
በቴሌግራም አሉት አዎ ቴሌግራም በቴሌግራም በዚህ ስልክ።
እሺ ክፍት ከሆነ ልክሎታለሁ ካልሆነ ግን text አረግሎታለሁ የእኛን ቴሌግራም ቁጥር እሺ፣ Hi ይበሉኝ መልካም እሺ እሺ አቶ ዳዊት እናመሰግናለን